Hello?
Pero,
Hello?
ሄሎ ጤና ስነ አብሮ ይስጥለት።
አብሮ እኮ ነው አይደለ?
አዎ፣ እሺ ለምን መዝገብ ነበር
ምን
እም፣ ማለት በፍሪላንስ እና ከእንደገና ፓርት ታይም ወርክ ካለ ለምን መዝገብ ነበር?
ስልኩንም እዛ አይነት notice ላይ እ ስልኩን ምን ማስታወቂያ ላይ አግኝተሽ ነው?
አልሽ?
መመዝገብ ነው ነው አይደል ያልሽኝ?
አዎ ለመመዝገብ እኮ አሁን ለምሳሌ የተመዘ እዚህ እ፣ ምዝገባ ያለባቸው የአዲስ አበባ ዩኒቨርሲቲ ፕሮጀክት ነው።
okay እሺ።
እሱ ነው ያለው። አንዝግበሽ ያልሽኝን አላወቅኩትም። so እንደዚህ አይነት information ያየሽበትን ቦታ እንድትነግሪኝ ነበር የጠየኩሽ።
ኦኬ እም፣ አይ አሁን ላይ ላይ ነበረ ቼክኩት ይሄን ነገር ከዛ በኋላ የነበርኩላችሁ እኮ
አዎ ገባኝ። አንደርስታንድ አድርጌሻለሁ። አይ ማስታወቂያው ያየሽው ማስታወቂያ የምንድን ነው?
ያ የፍሪ ወርክ
ተረድቼሻለሁ የፍሪ ወርክ እንደሆነ። አብሮ ግን ኮንቴንት አለው አይደል የተጻፈ አዎ አዎ ስልክም የፍሪ ወርክ ነው። ይህንን ስልክ ያገኘሽው ከሆነ ማስታወቂያ በታች ተጽፎ አይደለ?
አዎ
አዎ ከዛ እሱ ነው እንድትብኝ የፈለኩት። like ምን አይነት notice ነው ያነበብሽው? ምክንያቱም ብዙ ፕሮጀክቶች ስለሆነ ያሉት የሆነ እንደሆነ ለማወቅ ነው።
okay እንደዛ ከሆነ እኔ just register ለማድረግ ነበረ። አንድ ስልክ እንኳን የመረጥኩት ነገር የለም። so ወይ maybe እሺ ምንድን ነው register ልታደርግ የፈለግሽው?
እኔ freelance ወይ part time work ኦች ነበር አሁን ላይ እየፈለግኩ ያለሁት።
okay ታዲያ ቻናሎች የ Afriwork ቻናል አይደለ?
Afriwork ስራ አለኝ። አዎ አዎ ሰው እዛ ላይ post የሆኑትን ከሚሆኑት መሀል አላገኘሽም። እዛ ላይ ነው directly apply የሚደረገው።
okay እስካሁን አለኝ አሁን ላይ ነው።
እዛ ላይ የተከታተል ከዛ ሲወጣ directly በቻናሉ ብታደርጊ ስራ ማግኘት ትችያለሽ።
እሺ እሺ